ሰኞ ነው የሚሆነው። እንግዲህ ካመለጥን ማመለጥ ነው። ኦልሬዲ ተስማምተናል እያሉ ሄሎ
ተናስተን ማኒ ፓፓ እኛ እ እዚህ ላይ ያየው መኪና ያው አንድ ላንድ ክሩዘር ምን አሉ?
ያነሱ ማለት ናቸው።
መኪና አይቼ ነበር እዚህ ቲክቶክ ላይ
እሺ ምን መኪና?
ላንድ ክሩዘር ቢካቦ
እያሰብን ነበር።
ላንድ ክሮዘር ፒካፕ አዎ አዎ ሃይሉክስ ነው ያለን። በሃይሉክስ ፒካፕ አንድ እንዲህ ብለናል። እኛ ቲክቶክ ላይ ነው ስንት ነው ዋጋ ባለው ነው ሁለት ሺ ስድስት ሞዴል ነው አሁን ላይ ያለን አባት
እሺ ዋጋ ስንት ነው ምነው ቢሆን ግን ምን አሉ?
ፒካፑ ሁለት ሺህ ስድስት ምን አድርገን እንጨናለን?
ፒካፑ ዋጋ ስድስት ስንት ነው ዋጋ?
ሀያ አራት አባት
ሀያ አራት አዎ ሁለት ሺህ አራት መቶ ሁ- ሁለት ሚሊዮን አራት መቶ ሺህ ብር ፒካፕ ሁለት ሺህ ሃይሉክስ አራት- ነው።
ሁለት ሁለት ሚሊዮን አራት መቶ ሺህ አዎ ፒካፕ ነው ሃይሉክስ ፒካፕ ግን እንትን ዝግ ነው።
እሺ